Good afternoon, Capital Reception. Meredith speaking. Hello. ሄሎ ሰላም ጤና ይስጥልኝ።
አንድ ማሳጅ ፈልጌ ነበር። አለ ማሳጅ ለስንት ሰው?
ለአንድ ሰው አሁን አሁን ነው የፈለጉት?
እም ከአስር ደቂቃ በኋላ እዚሁ ካፒታል ነኝ። ሻወር እሺ አንዴ አንዴ ጠብቁኝ፣ መስመር ላይ booking ኡን check ላድርግ። አንዴ ካፒታል ውስጥ ነኝ ያለ ነው። አንድ እንግዳ ማሳጅ አለሽ ቦታ?
አቤት።
አዎ እሺ፣ ልያዝልዎት?
እንዴት ናችሁ? ሰላም ነው?
ሄሎ ይችላሉ። ማን ልበል ስም?
ኤርሚያስ ኤርሚያስ ኤርሚያስ።
ይባላል።
እሺ እሺ፣ ስልክ ልውሰድ?
ዜሮ ዘጠኝ አስራ አንድ እሺ፣
አርባ ሁለት ሰባ ሶስት ሰማንያ ስምንት ሰባ ሶስት ሰማንያ ስምንት አዎ ጂም ነኝ። መጣሁ።
እሺ አስር ኑ።
ደቂቃ።
እሺ እሺ።
ማማ አለ
እ፣ ሄሎ። እም። ሄሎ ሄሎ